ጤና ይስጥልኝ። ቴሴ በረራ መረጃ ማዕከል ወይ አባ check አደረክልኝ? ቅድሙ የቅድሙ ልጅ ነኝ።
OK እ፣ በፊት ትንሽ የተመሰግነው ስለነበር ነው። እሺ፣ የ- ቅድም እንደነገርኩት ነው የእሁዱም ያው በ- ከ- ማታ የሚመጣው የመጨረሻው flight ሁለት ሰዓት ነው። በእነዚህ በአራት ቀናት ውስጥ የዛሬን ጨምሮ ያለው ማታ ላይ አምስት ሰዓት ላይ ምናምን የሚወጣው በረራ ያለው የዛሬው ብቻ ነው። ቅድም እንደነገርኩህ እህ። በዚህ አራት ቀን የዛሬው- ውስጥ አ አዎ።
አ የቅዳሜ flight የ- የለም ሙሉ ነው። ቅዳሜ ላይ ያሉት flight ኦች ሙሉ ናቸው። ከቅዳሜ ውጪ እሁድን ጨምሮ እሁድና ነገ ያሉ በረራዎች ሁለቱ maximum የሚወጡት ማታ ላይ ሁለት ሰዓት ነው።
OK እሁድና ቅዳሜ
ቅዳሜ የለም። ነገና እሁድ
OK ነገና እሁድ እሺ አዎ፣ የሚወጡት ሁለት ሰዓት ከአርባ ነው።
እዛ የሚገቡት ሁለት ሰዓት ላይ የለም።
እዛ የሚገቡት
አራት ሰዓት ከሀምሳ transit time ኡ ሀያ ሰባት ሰዓት ነው የአንደኛው የአንደኛው ደግሞ ሀያ ሶስት ሰዓት ከአርባ አምስት ደቂቃ ነው።
አይደለ አዎ
OK የነገና የእንትኑ ተመሳሳይ ነው ያው ሰዓታቸውም እዛ ትራንዚታቸውም ተመሳሳይ ነው አዎ
OK የእሁዱን አይተህልኛል ቅድም አይደል ያው ነው እሱ አዎ አሁንም አዎ የእሁዱም ተመሳሳይ ነው። አሁንም እያየሁት ያሉት የእሁዱን ነው።
እህ
አዎ የእሁዱም አሁን እያየሁት ነው ተመሳሳይ ነው። የሚወጣው ሁለት ሰዓት ነው መጨረሻ ላይ።
እስቲ የሰኞን
ሰኞም ተ- ተመሳሳይ ነው። ሁለት ሰዓት ከአርባ ማለት ነው የመጨረሻው ሰዓት የሚወጣው።
አይደለ አዎ transit time ኡ ተመሳሳይ ነው።
እዛ ትራንዚቱ ስንት ሰዓት ነው
እሺ ሀያ ሰዓት ከአርባ አምስት ደቂቃ እ
ሀያ አራት ሰዓት ከአርባ አምስት ደቂቃ በአጠቃላይ የሚፈጀው በረራው ሀያ ሰባት ሰዓት
እሺ ነገ ደግሜ check ላድርግ ልዩነት ሊኖር ይችላል ምናልባት
አይኖርም። ተመሳሳይ ነው የሚሆነው። ጭራሽ ቦታው እየተሸጠ እንትን ነው የሚሆነው እ፣ አይደለ?
ቦታው እያለቀ ነው የሚሄደው።
እሺ በቃ ደውላለሁ እሺ ደውሉልን። ስለደወሉ ነው ምስጋና። መልካም ቀን።
እሺ